ቅድስት ነኝ። አቤት
BeU delivery ነበር የምሰራ አዎ
እና like ቦርሳ አልተመቸኝም ነበርና እንዲቀየር ፈልጌ በዚህ መስመር እንድታቆም ግር
okay ግን ማድረግ ያለብህ ለ team leader ማሳወቅ ነው። እንደዚህ አይነት ነገር ሲሆን እኛ በኩል ሳይሆን team leader በኩል team leader ኦች ናቸው የሚያደርሱልህ።
ነግሬ ገብቶሃል ነበር አይደለ?
ለሱ የ- አዎ፣ ለሱ ነግሬ ነበር።
ምን አለ ታዲያ እዚህ እዚህ ደቡል አለ።
አዎ
ግን እኛ አይደለንም የ pizza bag ኡን ምናምን የምንጨርሰው እኛ አይደለንም። ለ team leader ነበር ማሳወቅ የነበረብህ pizza bag የለኝም ወይም ደግሞ አልተመቸኝም እንዲቀየርልኝ ፈልጌ ነበር ብለህ ለ team leader ነበር ማሳወቅ የነበረብህ።
so ከዛ በኋላ እሱ መጥቶ ነው የሚ- እንትን የሚልልኝ ማለት ነው።
አዎ እሱ አዎ
እሺ በቃ ነግሬዋለሁ።
እሺ እሺ